ጤና ይስጥልኝ ዴስ ሳዳ እንዴት ነሽ?
እንዴት ነህ ሄሮን?
ሰላም ነው ሁሉ ሰላም አለው ፈጣሪ ይመስገን ደህና ነኝ።
አለን አለን። ስራ እንዴት ነው?
ስራ ቆንጆ ነው። ዌብሪክስ issue ነበረው አሁን አለ።
ተስተካከለ? አዎ ትላንትና እኮ ችግር ነበረ።
አዎ system admin ኡ ጋር ምናምን ደወልኩለት እና አሁን እያነጋገረኝ በስልክ ተስተካከለ።
okay perfect። እንትንሳ የጋሊሊዮም system አይሰራም መሰለኝ አይደል?
ጋሊሌዮ system ም አዎ reset መደረግ አለበት መሰለኝ password ኡ።
እም፣ ኢሜል አድርግላቸዋ።
ኢሜል አለ- ኢሜል አለ እንደዚህ ላይ አዎ ደብተሩ ላይ ያለ የጋሊሊዮ ኢሜል፣ ስልካቸውም አለ።
okay እሺ እሺ አውል እሺ በተረፈ ደህና ነህ?
ደህና ነኝ ሰዓት ክብሩ ይስጥ እሺ፣ ቻው